ሄሎ ሄሎ ሀብታሙ አቤት።
ወይ ከስተመር ስልክ አነሳም ብለህ ነበር ቅድም።
አዎ አዎ አዎ አዎ አዎ።
አገኘኸው? እንዴት ሆነልህ?
ኧረ ምንም አይሆንልኝም፣ ስልኩ አይሰራም።
አይ በቃ እሺ፣ እንደዛ ከሆነ ሞል- መልሰው። እሺ አምሮኝ መልሰ- ነበር።
ይኸው እዚሁ ሆናለሁ፣ አይ መልሻለሁ።
አይደለም፣ አምሮኝ አምሮኝ በቃ እሺ፣ መልሰው
እ እ ነው እሺ የምትመልሰው።
አእምሮኝ አምሮኝ ከአምሮኝ አውጥተህ እስኪ ነው የምትመልሰው።
አይ እዚሁ አእምሮኝ ነኝ፣ ልመልሰው እዚሁ አእምሮኝ።
ቆይ አንድ አትዝጋው፣ አንዴ።
እሺ
ሄሎ
ሄሎ አምሮኝ አይመለስም። እሺ ከአምሮኝ አውጣውና እስኪ ነው የሚመለሰው። አብሽ እስኪ ልመልሰው።
አዎ፣ እስኪ እሺ እሺ እሺ ድንገት ቤት አያወጡም። እሺ እሺ
ከዛ ናሳውቀኝ